ጤና ይስጥልኝ ቅድም እሺ ክስ እንዴት ነሽ? ሰላም ነሽ? አለ አርባ ሀምሳ ስድስት ሀምሳ አራት ዘነበ ላይ ጋር ይገኛለች።
አይ ከአንድ driver ወደ ሌላ driver መቀየር አቁመናል። የሚያወጡልህ ከሆነ እጠይቅልሃለሁ። ከአንተ አውጥቼ ግን ወደ ሌላ driver ማድረግ አልችልም።
አዎ እና እሱ ወደዛ ስለሚሄድ እሱ ይጨርስልኝ ብዬ ነው። እሱ እንደዛ ጨርሳለሁ።
አታድርጉ፣ እንደዛ አታድርጉ ተብለናል። በጣም ብዙ እንትን እያደረገ ስለሆነ እሺ፣ አታድርጉ።
ሁለት order ስለያዝ ብዬ ነው። ሁለት order ነው እኮ የያዝኩና ለዛ ንገረኝ፣ ሁለቱንም order ንገረኝና የሚያስወጡልህ ከሆነ dispatcher ልጠይቅልህ።
እሺ፣ ሀምሳ ስድስት ሀምሳ አራት ሀምሳ ስድስት ሀምሳ ሶስት
ሀምሳ ስድስት ሀምሳ አራት እና ሀምሳ ስድስት ሀምሳ ሶስት
ሀምሳ ስድስት ሀምሳ ስምንት
አዎ፣ ሀምሳ ስድስት ሀምሳ አራቱን ዘነበ ላይ አድርጊ።
አይ አላረግ እንደዛ ማድረግ አንችልም። ወደ ድራይቨር ከአንድ ድራይቨር ወደ ድራይቨር ማድረግ አንችልም። ግን እ በቃ ካለኝ ነው እያልከለው አዎ፣ እሱ ስለሚሳለ ልጠይቅልህ መስመር ላይ
ማረም ወርደ ነው እንዴ?
ሄ- ወይ ማ- አ- hello ወይ
አ ስንት ስንት ነው ያልከኝ order number ኦቹን?
ሀምሳ ስድስት ሀምሳ አራት እና ሀምሳ ስድስት ሀምሳ ሶስት
አራቱ እኮ ሲጀመር አንተ ላይ አይደለም ያለው።
እ
ሀምሳ ስድስት ሀምሳ አራት ሲጀመር አንተ ላይ እኮ አይደለም ያለው። የት ነበረ ያዝከው?
ከቢጄስ ወዴት የሚሄድ ወደ ወሰን Hillside አ
እኮ አንተ ላይ እኮ አይደለም ያለው።
እ ማለት ነው ከአንተ መጥቷል እኮ refresh አድርገህ ያው ኧረ refresh አልወጣም።
አድርገህ ያው እና አንተ ካልወጣ ትደውልልናለህ። refresh አድርገህ ያው